hello መብራት ሄድ መብራት ጠፍቶ ነበር።
ይቅርታ ይሄ የመብራት ኃይል ስልክ አይደለም።
እ
ይቅርታ የመብራት ኃይል ስልክ አይደለም ይሄ።
የመብራት ኃይል ስልክ ስንት ስንት ነው?
እኔ እንጃ እኔ አላውቅም። ይሄ ይሄ ዶንኪ የመ- ኪዮን ነው።
ዶንኪ እሸቱ የሚሰራበት
አዎ
እሺ፣ ይቅርታ
ችግር የለውም።
መብራት ሄድ ስንት ስንት ነው? ተናኝ